hello hello hello hello hello ይሰማል?
አዎ ይሰማል።
እንዴት ነሽ?
እግዚአብሔር ይመስገን።
እ፣ ከኢትዮ ቴሌኮም ደውዬልሽ ነበረ ሰኞ ዕለት
እሺ
መልሼ እደውላለሁ ብለሽ ነበረ ስላልደወልሽ ድጋሚ check ላድርግሽ ብዬ አይ ነው ደውዬ ነበረ በተደወለበት ግን እ፣ መልሶ ይደውላሉ ብለው እንትን አላለኝም ኦኬ አልተደወለልኝም።
ኦኬ ነግረሻቸው ነበረ አዎ እራቸው ነበር። አሁን እስኬጁል ማድረግ እንችላለን።
ኦኬ ለመቼ ያረጋችሁ ስለነገሩ ስላላስተላለፉ ሀ- ስለወደጅ ኦኬ ሐሙስ ነበር የሚያሰርነው።
ጥሩ እሺ ስለዚህ ሐሙስ አራት ተኩል ላይ
እሺ እና ምን ላይ ነው training የሚሆነው? ምን ላይ ነው እሺ።
የሚሆነው training?
online ነው online online ነው training ኡ እንዴት system ኡ እንደምትጠቀሙ ምናምን ነው የምታዩሽ okay እኮ ምን ላይ ነው ምን ነው ላይ ምን ወይ Google Meet ነው link ነው የምልክልሽ okay በዚህ ስልክ ትልክልኛለህ?
text አደርግልሻለሁ ቴሌግራም አለሽ በዚህ ስልክ አዎ።
text አደርግልሻለሁ እሺ